መዝሙር ተስዓ ወስምንቱ እግዚአብሔር ነክሰ ደንገጹ አሕዛብ ስለ ትሩፋን ተናግሮታል። እግዚአብሔር የመንግሥት ሥራ ሠራ አሕዛብም ጠፉ። ዘይነብር ዲበ ኪሩቤል አርለቅለቃ ለምድር በኪሩቤል አድሮ የሚኖር እግዚአብሔር በፄዋውየ ጊዜ ኢየሩሳሌምን በሚጠት ጊዜ ባቢሎንን አጠፋት። እግዚአብሔር አቢይ በጽዮን በጽዮን ሰማያዊት በጽዮን ምድራዊት አድሮ ያለ እግዚአብሔር ገናና ነው። ወልዑል ውእቱ ላዕለ ኩሉ አሕዛብ ከአሕዛብ ሁሉ በላይ ገናና አምላክ ነውና። ኩሉ ይገኒ ለስምከ አቢይ ሰው ሁሉ ገናና ለሚሆን ስምህ ይገዛል። እስመ ግሩም ወቅዱስ ውእቱ ጽኑዕ ከሃሊ ገናና ነውና። ክቡር ንጉሥ ፍትሐ ያፈቅር ክቡር ዘሩባቤል አንድም ጌታ እውነት መፍረድን ይወዳል። አንተ አጽናዕካ ለጽድቅ በኃይልከ አንተ ወሰብአ አም ሀሊቆ ብለህ ዕለተ ሚጠትን በካህሊነትህ አጸናሃት ማለት እንድትፈጸም አደረግካት ፈጸምካት። ፍትሐ ወጽድቀ ለያዕቆብ አንተ ገበርከ ፍትሐ ወጽድቀ አንድ ወገን ለባሪያህ ለትሩፍ ሚጠትን አደረክለት። ተለዓለ እግዚአብሔር አምላክነ ፈጣሪያችን እግዚአብሔር እስራኤልን አድኖ አሕዛብን አጥፍቶ ልዕልናውን ገለጸ። ወይሰግድ ሎቱ ታሕተመ ከየደ እገሪሁ ከእግሩ መመላለሻ በታች ለእሱ ይሰግዱለታል። እስመ ቅዱሳን እሙንቱ ሙሴ ወአሮን በክህነቶሙ ቅዱሳን በክህነቶሙ ሙሴ ወአሮን ሙሴ አሮንም በክህነታቸው ንዑዳን ክቡራን ናቸውና ይሰግዱለታል። ወሳሙኤልኒ ምስለ እለ ይፄውኡ ስሞ ሳሙኤልም ስሙን ከሚጠሩ ሰዎች ጋር ይሰግድለታል። አንድም ሳሙኤል ወለ ይፄውኡ ስሞ ሳሙኤልና ስሙን የሚጠሩ ሰዎች ሁሉ ይሰግዱለታል። ይፄውዕዎ ለእግዚአብሔር ውእቱኒ ይሰጠወሙ እግዚአብሔርን ይለምኑታል፣ እሱም ልመናቸውን ይሰማቸዋል ማለት የለመኑትን ያደርግላቸዋል። ወይትናገሮም በአምደ ደመና በረቂቅ አንድም በደብረ ሲና ይነግራቸው ነበር። ሳሙኤልን ወዴት ተናግሮት ነበር ቢሉ እስራኤል አባ ጸልይ በእንቲአነ ባሉት ጊዜ የመብረቅ የነጎድጓድ ድምፅ አሰምቷልና። ወየዐቅቡ ስምዖ ኢታምልክን ይጠብቃሉ። ወትእዛዞሂ ዘወሃቦሙ የሰራቸው ዘጠኙን ሕገጋትም ይጠብቃሉ። እግዚኦ አምላክነ አንተ ሰማዕኮሙ አቤቱ ፈጣሪያችን አንተ ልመናቸውን ሰምተሃቸዋልና። እግዚኦ አንተ ተሳሃልኮሙ አቤቱ አንተ ይቅር ብለሃቸዋልና። ወትትየቀል በኩሉ ምግባሮሙ በስራቸው ሁሉ ትፈርድባቸዋለህና። ተበቀል ሊተ እንዱየ እንዲል ተለዓለ እግዚአብሔር አምላክነ ፈጣሪያችን እግዚአብሔር እስራኤልን አድኖ አሕዛብን አጥፍቶ ልዕልናውን ገለጸ። ወይሰግድ ሁሎቱ እስከ ደብረ መቅደሱ መመስገኛው በምትሆን ደብረ መቅደሱ በተሰራችባት በኢየሩሳሌም ይሰግዱለታል። እስመ ቅዱስ ውእቱ እግዚአብሔር አምላክነ ፈጣሪያችን እግዚአብሔር ጽኑዕ ከሃሊ ነውና።